ለማለባባ
እዚህ መስቀል ፍሎር ያለው መጥቼ ነበር። የኦፊስ ቤቱ ጋር እንደሆነ አላወኩም።
ምን ነበር አባ
ተነጋ አውርቼው ነበር ናና እዛም ነው
አውርቼው ነበር?
አውርተን ነበር። አዎ፣ ሁሌ በየሰዓቱ አስሬ ማውራት አለብኝ እንደ ከሁሉም ጋር አወራሁ።
እሺ ካወሩ መስቀል ፍላውን ጋር ደርሰው ነው።
አዎ እሺ አደባባይ ፊት ለፊት ነው።
አደባባዩን አልፌ ተሻግሬያለሁ።
ምኑ ጋር ነው?
ያሚ እኔ ያሚ የመኪና አስመጪ ምናምን የሚለው ጋር ነው።
ምስራቅ በር ስጋ ቤትን ያውቁታል?
ይሄ ራመድ ታወር የሚል የለም እኔ እሱን አላውቀውም አባት። ምስራቅ በር ስጋ ቤት ብለው ይጠይቁና እሱ ፊት ለፊት ላይ ምስራቅ- አፍሮሊንክ ሞተር አፍሮሊንክ ሞተር የሚል አለ። እሱ ይታዩታል። አፍሮሊንክ ሞተር የት ጋር ነው ይበሉ። በሱ ሬክላም አፍሮሊንክ?
ትክክል ይጉ። አፍሮሊንክ
አትሮቪንግ አፍሮሊንክ አፍሮ
አፍሮሽ በእሱ ትክክል በእሱ ሬክላም ትክክል ሲገቡ ማሊባባዎች እንገኛለን።
አፍሮ አፍሮ-